ለማን ባባ እናስተለን ወይዬ
ምን ደቀመች?
ቲክቶክ ላይ እናት አይቼ ነበር የሆነ መኪና እና እሺ እ ዋጋ ማወቅ ፈልጌ ነበረ። እነዚህ ያገለገሉ ፋይፍ ኤሎች ይኖራሉ።
ታይፌንድ አለን። አዎ
እስኪ ለምሳሌ ማሪ እስከ ማወቅ እችላለሁ ገንዘቡን ሬዲ ሆኜ ለማየት ፈልጌ ነበር።
እሺ ሁለት ሺህ ሁለት አለን።
እሺ።
አንድ ነጥብ አምስት የሚባል አለን five L
አሀ እሺ ፎቶ ማግኘት እችላለሁ። አሁን የዚህኛውን ያልሽኝን አንድ ነጥብ አምስት ማ- ማሊ ማሊ ባባ dot net የሚል አለ ቴሌግራም page ኣችን ማ- ምን የሚል ማሊ ባባ dot net
M A L I
አዎ M M A
እ L I
እሺ ፒ ባባ ማለት ነው ባባ ከዛ dot net እሱ ችግር የለውም። እሺ የመጀመሪያውን ነው የፈለኩት። M A I እሺ እሺ የእኔ እናት ልየውና እደውላለሁ።
ይችላሉ ቴሌግራምም ፌስቡክ page ኣችን ላይም አለ እሺ እሺ እሺ